ሰላም ጤና ስጥልኝ። ምን ልርዳው?
confirm እንድታደርጉልኝ ነበር። ወጪ አድርጌ እስካሁን አልገባልኝም።
እንታር
አዎ፣ አንተ ወጪ አድርጌ አልገባልኝም። እየገባልኝ አይደለም።
እሺ ስልክ ቁጥር የሚገር
ሀምሳ አምስት ዜሮ ዘጠኝ ሀምሳ አምስት እሺ ሀያ አንድ ሰማንያ ሁለት ሰማንያ ሁለት ሰማንያ ሰማንያ ሁለት ስንት ብር ነው?
ወደ ሀያ ምናምን ሺህ ብር አካባቢ ማለትም በሁለት ሁለት ሁለት ሺህ ምናምን እያደረኩ ነበር ያዘዝኩት። አሁን ላይ ቴሌብር ላይ ሳየው የለም።
እሺ ወደ ቴሌብር ነው ወደ ራሱ ቴሌብር ሁሉ አዎ፣ ወደ ራሴ ቴሌብር ነው።
confirm ይደረጋል። እሺ thank you።
መልካም ቀን።
መልካም ምሽት።